are applicable number.
ሄሎ አዎ፣ ይስተዳል ከአሪፍ ፔ ነው የምደውለው። ደውሎ ነበር ደንበኛችን መስመሩ ተቋረጠ።
አዎ እ፣ አ- አሁን እኛ የለንም እ፣ እንትን፣ ላይስ የለን ሰው ላይሰንሱን ከሌላ ሄሎ hello
እሺ
ሰው license እ፣ ከሌላ ድርጅት ጋር ስምምነት ወስደን license ኡን ከእነሱ እህ።
ተቀብለን register ማድረግ እንችላለን። የእነሱ ፍቃድ ካለን ማለት ነው። እኛ አዎ፣ ስለን ካሉት?
አዎ
እሺ
የእሱን agreement agreement ኣችንን እናንተ የእነሱን ድርጅት እናሳውቃቸዋለን። የእነሱን license እናስገባለን በስምምነታችን መሰረት ማለት ነው።
እሺ፣ ደንበኛችን እንደዛ ከሆነ ሊጠቀሙት ይችላሉ።
ያ
እሺ ግን መ- ይሄ እኮ አ- አሁን ብዙ ጊዜ እንትን የምትቀበሉት ለምንድን ነው? ለ- በምክንያት ነው license የምትሉት
የትኛውን license ነው?
የብሔራዊ የብሔራዊ- ሬዘርቭ ላይ- ለምንድን ነው የሚያስፈልገው?
ቤቲንግ ምክንያቱ ላይ አንድ- እየተጫወቱ ያሉት አዎ። ስለዚህ የግዴታ
ቤቲንግ ስላጫወትን ብቻ ነው ወይስ አ፣ አንድ ነው።
ሌላ ኮንሰርን አለ?
አዎ ለሱ ፐርፐስ ስለሆነ እየተጠቀሙት ያሉት አ፣ የግዴታ ያስፈልጉታል ከናሽናል ሎተሪ።
እሺ እሺ
እሺ ይቅርታ ስምዎትን ማን ልበል?
ተስማማ
ማን አሉኝ? ተሾመ።
አዎ
company ዎትን ስም ሊይዘው ይችላሉ?
የ company ውን ስም እ፣ አሁን ላይ እንትን ማለት አልፈልግም። ስመዘገብ
እሺ ጥያችን በ website ኡ ላይ ገብተው መመዝገብ ብሎ ምንም አይነት ችግር ካጋጠሙት እኛ ጋር ደውለው መጠየቅ ይችላሉ።
እሺ እሺ
እሺ መልካም ቀን